ጤና ይስጥልኝ።
አብራችሁ አይቴል ሜዲካል ሰርቪስ ነው። አይቴል ሜዲካል ሰርቪስ ነው። እሺ፣ ደምያችን ከአሪፍ ቤ ነበር የምደውልለት ከአሪፍ ቤ ነበር የምደውልለት
ከምን አሪፍ ቤ
እሺ
እስከ July ሶስት ባለው ምንም አይነት transaction እያሳየን አልነበረም ተብሎ ለ POS ኡ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበር።
ንግድ ባንክ ነው
ArifPay ArifPay
አሪፍ አይ የለም እንጂ የሰራ ነው የሆነ ጊዜ የሆነ time ላይ ተበላሽቶ ነበረ እንትን download እሺ አረግ ነበር አሁን መታ አስተካክላ ነበራል ያው ትራንዛክሽን ወይ ነው እንጂ እንትን አይደለም የመጣ አይደለም ባስ እንጂ ይሰራል አሁን